አቤት
ሰላም ይቅርታ ከመልሽ የደወልኩት ይቅርታ check እያደረግን ነበር አቮካዶውን እና ነገ ልክሎት ነበር አቮካዶውንም ብሮኮሊውንም ሁለቱን
አቮካዶ ግን አሁን ራሱ order እያደረግኩ ነው ገብቶ ሳይሆን በታማኝነት ኦርደር እያደረግኩ ነው አይ አሁንም check ተደርጓል አዎ ልክ ነው ዛሬ ምንዳ እያስታውቅ እያሳየው ነው እንትን እያልኩ ነው እያስገባ ነው እሺ እሺ ስለዚህ አብራችሁ ልኩልኝ አዎ
ነገ ላኩልን። ይሄኛው ገና ከሶስት ቀን በኋላ ስለሆነ የሁለቱ የብሮኮሊ እና የባለፈው አቮካዶ ለነገ እንዲመጣ እናድርገሽ።
ብሮኮሊውም ነገ ቢመጣ
ተመላሽ አለ እንደ እንትኑ አቮካዶ የሚመለስ አለ። አሁን በጣም የተበላሸ ምናምን ያልተበላሸ የተበላሸ አለ። ጎረቤቶቼን እራሱ አስቀምጡ ብያቸዋለሁ። እውነቴን ነው።
OK በቃ እሱን በፌስታል ያርጉልንና ያስቀምጡት እሱን ይቀመጣል። እሺ የእነሱን እርግጠኝነት አስቀምጠዋል ብዬ ዛሬ ላይ አይልሽም፣ ግን የእኔ እንደተቀመጠ አሳያቸዋለሁ ብዬ በቃ እሱን ያስቀምጡልንና ይሄንን ስንልክሎት ይመልሱልን።
እሺ ብሮኮሊውስ ብሮኮሊውም ይመጣል ነገ።
እኔ ደስ ይለኛል። እኔ እኮ ጥሩ ከመጣልኝ እኔ ቅሬታ ብቻ ነው የማልፈልገው እንጂ ደስ ይለኛል።
ገባኝ። ብሮኮሊውም ይሄንኛውም ነገ ይመጣል።
አመሰግናለሁ፣ አመሰግናለሁ። በጣም ማን ልበል ስምሽን? እማዬ መኪያ።
እንዳመሰግንሽ እንኳን መኪያ። አመሰግናለሁ።
Thank you። አመሰግናለሁ። መልካም